hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕችፕ ነበር ምደውልሎት።
እሺ።
order እያደረጉ ነበር አይደለ?
አዎ አዎ።
አዎ ግን እርሶ ብቻ ነው ያሉት፣ ሁለት ሰው ይጎላል እና fail ሊያደርግቦት ስለሆነ ቶሎ group ኡን ይሙሉት። ሁለት ሰው ነው የሚያስፈልጉት።
ምን አልሽኝ? እ?
ሁለት ሰው ስለሚጎላው fail ሳያደርግ በፊት እንዲሞሉበት ነበረ። አቮካዶ እና ድንች order እያደረጉ ነበር።
እ? ምንድን ምን ጎደለ?
ድንችና አቮካዶ order እያደረጉ ነበር አዎ አዎ።
አይደለ? አዎ እና ሁለት ሰው ይጎለዋል። ሰው አልሞሉበትም። fail ሳያደርግ እንዲሞሉበት ነበር ለነገ እንዲመጣሉት።
እሺ እሺ።
እሺ እሺ፣ እናመሰግናለን። መልካም ቀን።